ሄሎ
ሄሎ ሄሎ፣ ሰላም ጤና ይስጥልን።
አብሮ ስትልን መቶ ብር ምናምን ነበረኝ። አሁን ሀያ ምናምን ብር ነው የቀረኝ። ምን ሆነ?
የቴሌቪዥን ደንበኛ ከሆኑ በየቀኑ ትኬት ስለሚሰጡት ዕለታዊ ከሆነ የተመዘገቡት ሁለት ብር ነው የሚቆርጠው።
ዋ፣ እና ይህን ታህል ብር የወሰደ ሽልማት አይ፣ ምናምን አለ?
ይሄንን እ?
ሁሉ አይወስድም። ይሄንን ሁሉ ብር አይወስድም። ግን ደንበኛ ከሆኑ በየቀኑ ትኬት ስለሚሰጡት ዕለት- ዕለታዊ ከሆነ የተመዘገቡ ሁለት ብር ብቻ ነው የሚቆርጠው።
አ- ይህን ሳምንታዊ ታህል- ደግሞ እ?
ይህን ታህል ነጥብ አለው ምናምን እያለ ነበር እኮ የመቶ ሰከንድ ነው። የመቶ ሰከንድ ደንበኛ ሆነው ነው። እሱን ደግሞ ነጥቦቹን ነው የሚሰበስቡ። ነጥቦቹን ሰብስቦ የሳምንቱ ከፍተኛ ውጤት ካመጡ ይደወልሎታል። መጫወት ነው እሱ።
እሺ።
እሺ፣ መልካም እድል ይሁን።